hello ሚኩ hello ወይ ወይ እ ባንክ ቤት ነኝ ላኪልኝ ብላይ ብላታለች እና ቶሎ ትላክላለች። ወጣ ነው ከባንክ ቤት።
sorry hello ወይ
ባንክ ቤት ነኝ ልውጣ ነው
ማለት
እ- እኔ ጋ የለም እያለችሽ ነው።
ማርያምን የለም አዎ በቃ ቶሎ ሳትለኝ ላኪላት።
የለም? ኧረ ምን?
ሴት አባቴ ላምጣ እንትን የለኝም እኮ ወይ ንግድ ባንክ ልስታ ንግድ ባንክ አዎ።
እንትን የለኝም ስጫት እሱን ማውጣት አይቻልማ ንግድ ባንክ አንቺ ላይ በቃ ታስገባልኝ አንቺ transfer ታደርግልኛለሽ እሺ
አዎ እንደዛ አድርጊ እንዴት ነው የረሳሁት እሺ